ሄደው አቤት
አሁን የደወልሽልኝ ነው ኤርሚያስ።
እ፣ እሺ ሌሎች ሄሎ።
ሄሎ
አሁን የደወልሽልኝ በ- በአደ እስክትደውይልኝ አልጠብቅም አለ ብዬ ልመጫ ልጀምር ነ እ፣ ቆይ አንዴ
ከሰውየው ጋር እንትን ስላል
ሄሎ ኤርሚያስ ወይ እ፣ እሺ
እስክትደውይልኝ አልጠብቅም አለ ዝም ብዬ ልጫል አዎ ዝም ብለህ ጫን አንተ ከዛ እደውልልሃለሁ status ኡን መቀየር እ፣ እንትን ትላለህ application ላይ
አልቻለ ብዙም እንትን አለ እ፣ ሄደህበት አታውቅም ሄጄበት አላውቅም።
እሺ ችግር የለውም እኔ እደውልልሃለሁ እሺ፣ አንተ ግን ጫን በቃ ነው ጥላለች እሺ እሺ አዎ።